Hello ጤና ይስጥልኝ።
ሰላም
አቤት አይሰማም?
ይሰማል።
ሰላም ነው?
ሰላም ጤና ይስጥልኝ።
አለን Ethio Chicken ነው አይደል?
አዎ Ethio Chicken ነው።
እም፣ ትናንት ተመዝግቤ አሁን text ደርሶኝ ነበረ።
እሺ እ፣ December ላይ ነው የሚለው አይ- አይርቅም እንዴ? comment ከ- ከፈለጋችሁ comment አድርጉ የሚለውን አይቼ ነው ጀምር
December ማለት ከሁለት ቀን በኋላ ነው December የሚገባው። ቀኑ እዛ ላይ አዎ አሁን ቀኑ አልተወሰነ
ቀኑ አልተወሰነ አልተ እዛ ላይ አልተጠቀሰም አይደለ?
አልተጠቀሰም። አዎ ስለዚህ ምንድን ነው ጫጩቶቹ dispatch የሚደረጉት December ውስጥ ናቸው እ፣ ውስጥ ነው።
እሺ ቀኑን exact ቀኑን ግን በዛ አካባቢ እ፣ የእኛ ተወካይ ስላለ በእሱም በኩል መረጃ ታገኛለሽ። እ፣ አዎ እሱ ጋር ደውለሽም መጠየቅ ትችያለሽ።
እሺ ያው comment አድርጉ ስለሚል December ያው እስከ መጨረሻ ነው ያው December ስለሚባል አዎ ልክ ነው።
እንዳይርቅ እንዳይርቅ የሚለው ነው ትክክለኛ ቀኑ መቼ እንደሆነ በዛ አካባቢ እ፣ እኛ ተወካይ ስላለ በእሱ በኩል አዎ፣ መረጃው አውቃለሁ።
ይደርሳቸዋል።
እሺ እሺ ጥሩ፣ መልካም እሺ እሺ አመሰግናለሁ